ሄሎ የምትሉም ቤት ቤት ቤት አዎ፣ ቤት ቤት ነው። ሰላም ነው።
አለን እግዚአብሔር ይመስገን። እንትን የሆነ ትኬት ነጭ ሆኖብኝ ኬትሽ
እ
አልገባልህም? እሺ እንትን ካሸር ኮዱን ንገረኝ።
ካሸሪ ኮድ አዎ፣
አስር እሺ
ሀያ ሀያ
ሀያ ዘጠኝ እሺ
ስልሳ ስምንት
እሺ። አሁን ተስተካክሏል። check አድርገው። እሺ
በ scan check አድርገው።
አዎ፣ check አድርገው። ተስተካክሏል።
እሺ።